ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። hello፣ አይሰማም?
hello፣ hello፣ አይሰማም?
ይሰማኛል። ማን ልበል? የእኔ ጌታ ዶን ኪሾ ነው ሰላም፣ የደወልኩት።
ቴድሮስ እባላለሁ። ወንድም እሺ፣ አቶ ቴዎድሮስ ምን እንታዘዝ?
እንትን ከዚህ በፊት በኦንላይን ተመዝግበን ነበርና እሺ፣ ክፍያ ፈጽማችኋል?
አዎ ፈጽመናል፣ ግን ደውሎ አልጠሩም። ለምን?
እ፣ እንግዲህ ቴሌግራም ላይ group ይኖራል። በዛ መሰረት join ታደርግና መረጃ ይደርሳል። መጋቢት 16 ነው ትምህርት የሚጀመረው።
okay
አዎ
ማለት ክፍያ እንትን ለማለት ነው፣ show መሰለኝ ለማየት ነው። ኦንላይን ነው፣ ከውጭ ነው መሰለኝ ተመዝግበው እንትን ያሉ
እኮ መጋቢት 16 ትምህርት ይጀ- ይጀምራል።
እና link ኡን እንዴት ነው የማገኘው?
እ፣ በዚህ ቁጥር እናገኘታለን። ይቅርታ።
አ በዚህ ቁጥር አዎ።
እሺ፣ በጣም ጥሩ። እንዲደወልላችሁ አደርጋለሁ።
በቃ እሺ፣ thank ወንድሜ።
እሺ።